ጤና ይስጥልኝ ቤት ቤት
withdraw አድርጌ ነበር ነው።
እሺ ቤት ቤት አንድ ሺ አንድ መቶ ሰማንያ በዚህ ስልክ ነው።
እሺ ጠብቀኝ አንዴ።
እሺ ሰላም ዋሉ። እንዴት ነሽ? ሰላም ኖት? አለን እግዚአብሔር ይመስገን። ዳለ ሰላም ነው።
የደወልክበት ቴሌብር ቁጥር ነው አይደል አባ?
አዎ ማኮ
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
አዎ አመሰግናለሁ።
እሺ እሺ